Jai Ganesh. የቲቪ ስርጭቱ እየተቋረጠ ተቸገር ነው። እባክሽን check ታደርጊያለሽ።
ምን አልከኝ?
የቴሌቪዥን ስርጭቱ አለ አይደል? የጂአር እሺ
እየተቋረጠ ነው። አንዴ እባክሽን check አድርጉልን።
ምኑ ነው የሚባለው? connection ነው
ቲቪ ስርጭት አለ አይደል? ቤት ቤት የውሻ ምናምን የፈረስ ምናምን ማጫወቻ አዎ እየተቋረጠ ነው። አሁን እሺ እሺ እናልካለን የቻናል